ሄሎ ሰላም ጤና ይስጥልን።
ሰላም ሰላም፣ ጤና ይስጥልን።
ፋሲካ
የለችም።
እሺ እሺ እሺ፣ በቃ አመሰግናለሁ።
ማን ልበል?
እ ከዊ ፕላስ ነው የምደውለው። መልሼ እደውልላታለሁ። ችግር የለም። አመሰግናለሁ።
ከየት?
ዊ ፕላስ የትራንስፖርት አገልግሎት ድርጅት ነው። መልሼ እደውልላታለሁ።
እሺ